ሄሎ ሄሎ
ሄሎ ጤና ይስጥልኝ ኦአሲስ ነው
አዎ አዎ
ነበር በ order ነበር መቶ ሶስት ሀምሳ ዘጠኝ ሀያ ሶስት የተቀበላችሁት order ምን ያህል ይቆያል?
ደርሷል። ሰጥቼዋለሁ፣ አስረክቤዋለሁ። እ እ ይኸው አናግሪኝ።
ሄሎ ሄሎ፣ ወይ ወይ ይኸው አሁን ተዘፈኝ ሰዓቱን ታሸሽልኛለች።
እ፣ ሄሎ።
አሁን እኮ እሺ እሺ፣ ለማንኛውም ጨር- አሁን አንድ ደቂቃ አላቸው ከዚህ በኋላ በቃ ዋናው እሱ ነው።